አሎ
ከቢጃ ኢትዮጵያ ነበር የምደውለው። ደንበኛችን
የት?
ከቢጃ ኢትዮጵያ እሺ።
ደውለው ነበረ ቅሬታ ለማስመዝገብ አ ስልክ ቁጥር ሰጥተው ነበረ አርባ አንድ ቤት አርባ አምስት ዘጠና ስድስት መጨረሻው ስንት ነው?
አርባ አምስት ዘጠና ስድስት እኮ ዜሮ ዘጠኝ አርባ አንድ ዘጠና ሰባት አርባ አምስት ዘጠና ስድስት
ዜሮ ዘጠኝ አርባ አንድ ዘጠና ሰባት አርባ አምስት ዘጠና አሁን አናግራሻለች መሰል
አዎ አዎ
የት ነው ድራፍቱ ያላልሽኝ?
እ ድራፍቱ የት ነው? ድልድይ አድዋ ድልድይ የት አካባቢ ነው?
ምን አሉኝ ደንበኛችን።
ድራፍቱ የት ነው የምንወስደው?
ድራፍቱን የት ነው የምንወስደው?
አ የምናመጣ ማለት ነው።
የምናመጣ አ
ደንበኛችን ይሰማታል።
ነበር አሁን የት ነው የምናመጣው ድራፍቱ? ድራፍት ለማምጣት ነው የምናመጣው